ሄሎ መሰረት ነው የመልሳለ
ሰላም ነው መሰረት? አዲስ አበባ ስምንት አንድ
አንድ ምን ሆነ? እዚያው
ምን አይ ምግብ የተሳሳተ ምግብ ነበረ።
የቤላ እሱ- አ፣
እሺ እሱን ይዤላት እየሄድኩ ነው አሁን የሴትዮዋን ስልክ አጫወት ነው።
አዎ ያብስራ ነው እ አዎ ያብስራ ነው እኮ እንትን ያብስራ እያደረስክላት ነው አሁን አ ስልኳን አጣሁት እየሄድኩ ነው። ስልኳን ስልኳን አጣሁት።
እሺ ቆይ ልስጥ አንዴ ክፈትልኝ
እሺ የ customer አለሽ እሺ ቆይ አንዴ ጠብቀኝ አዲስ order ሊገባለት ነው አይ በቃሽ
አዎ።
ሲደውል መስ እሺ ቆይ ዚያድያ እንዴ ጠብቀኝ እሺ ያብስራ እሺ።
ዜሮ ዘጠኝ አስራ አንድ
እሺ ቀን
አስራ አንድ አስራ አንድ አስራ አንድ አስራ አንድ ሰባ ሶስት ሀያ አራት ሰባ ሶስት ሀያ አራት አዎ እሺ እሺ ያብ ስራ ነው የሚሰራው የእሱ ነው ያብ ስራ እየሰራው ነው ኧረ እየሰራው ነው እየሰርኩላት ነው አለ እኮ ያቡ ሌላ አቤት እየሰራው ነው አ እሺ እሺ በቃ ስራው እሺ ስጨርስ ደውል ይገባልሃል አሁን በዜሮ ብር ሌላ order እሺ እሺ ገብቶልሃል አንተ ላይ በቃ አለ ደግሞ አርባ ዘጠኝ ዘጠና ሶስት ገብቶልሃል አሁን አለ
እንጃ እስኪ አላየሁትም።
በቃ እሺ እኔ check አደርገዋለሁ እሺ